ጤና ይስጥልኝ።
አብሮ ይስጥልኝ።
አቶ ተመስገን አዎ፣ ከአልፌ ነበር የምደውለው።
OK፣ አመሰግናለሁ።
እሺ እኛም እናመሰግናለን። screenshot ላኩልን ብለንዎት ነበረ አላኩልንም።
አ- delay ከሆነብኝ እኮ ነው፣ ግን አራት ሰዓት አካባቢ ነው ሰዓቱ።
እሺ ደንበኛችን እ፣ ቴሌብር ደውለው ማስላክ ይችላሉ ድጋሚ አንደኛ፣ ሁለተኛ ደግሞ በ app የሚጠቀሙ ከሆነ transaction history ህይወት ውስጥ ገብተው ማግኘት ይችላሉ።
okay፣ እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን።
አመሰግናለሁ።